ይቅርታ ተቋረጠ።
hello። አዎ፣ እ፣ ለ customer service ስልክዎትን ሰጥቼው ነበር፣ አልደወለልዎትም?
አልደወለም።
እኔ ላናግራት ብሎኝ ነበረ።
ምኑን ነው የሚያናግረኝ?
እስኪ ቆይ አንዴ።
እናንተ ናችሁ ነው እንጂ ላይ ያላችሁት ነው ይህንን አሰራር ማስተካከል ያለባችሁ።
አዎ ልክ ሁሌ ነው።
ማለት ዛሬ ብቻ አይደለም ደግሞ እኔ የሚገጥመኝ ማለት እም፣ በጣም በተደጋጋሚ የሚገጥመኝ ነገር ነው እና yes አንዳንዴ ይሰለቻል፣ ያው ታውቂያለሽ።
ልክ ነው። ታው አዎ።
ይሰለቻል። እሱ ልክ ስለዚህ ነው።
በቃ እሺ አንዴ ሁለት ደቂቃ እንዲደውልልዎት ላደርግ። እዛው warehouse ስላለ ብዬ ነው ማለት ማውጣት ካለ የሚችልም ያምጣልኝ።
ካልሆነ እሱ ነው እዛው ማውጣት አዎ።
የሚችለው። ለዛ ብዬ ነው እኮ።
እሺ እሺ ል- እሺ አንዴ ጠብቁኝ። እሺ ልደውል መልሽ።